ሄሎ hello፣ አቤት።
ሰላም ከችፕ ነበር የምደውለው።
ቺፕ ቺፕ።
አዎ፣ እሺ።
ይቅርታ፣ በሀያ ሰባት order አድርጋችሁ ነበር አይደለ?
አዎ አዎ ጣፎ ነው አይደል location ኑ?
አዎ፣ ጣፎ ነው።
አዎ፣ ወደዛ መምጣት ስለማይችል refund ልናደርግላችሁ ነበር
የት ወደ ጣፎ።
እና ታዲያ ጣፎ አትመጡም?
አዎ፣ አዎ፣ ለጊዜው አሁን አንመጣም እና እ order ያደረጋችሁትን refund ልናደርግላችሁ ነው።
ብሩን እ፣ ለመመለስ አዎ፣
እና ሌላ ቀን እንትን እናድርግ ወይ እንዴት ነው?
አዎ፣ ሌላ ቀን እስኪ check አድርገን እኛ እንደውልላቸዋለን መምጣት በሚችል ጊዜ። ይሄኛውን አሁን እንመልስላቸዋለን።
ትናንትና እኮ ደውሎን እ፣ እንመጣለን ምናምን ብሎን ነበር።
አዎ፣ አይ በስህተት ነው እ በስህተት ነው።
እሺ።
በሀያ ሰባት ያዘዛችሁት ሁሉም አልመጣም አይደለ?
አዎ አዎ።
አዎ በቃ refund እናደርጋለን።
እሺ።
እሺ እሺ፣ መልካም ቀን